እድሜ አልፌድ ነኝ እባክዎ ምን ልርዳው?
ያሹማ አሁን ልኬልሽ ልከውልህ ነበር? ማን በሚል ስም ነበር?
ቢኒያም እንዴ አሁን ቴሌግራም ላይ ቢኒያም።
ላክልኝ ብለሽ ላኩል።
አዎ ደርሶናል። ለሙያችን አስተላልፈንለታል የሚለክተው ክፍል
ምንድን ነው የሚደረገው? ይሄ ትላንትም ከትላንት ወዲያ ምናምንም እንደዚህ ብለሽ ነበር።
እሺ የሁሉ ስፖርት ጋርም እ, ደውለው ያስተው እ, ያሳውቋቸው እኛ ጋርም አሳውቀናል። ግን ሁሉ ቀንሷል ስፖርት- እኮ እሱ።
አዎ ግን እነሱን የሚያሳውቋቸውና እነሱም ጋር ይመዘገብሎታል፣ እኛ ጋርም ይመዘገብሎታል።
እዛ ከዚህ ከእነሱ balance ላይ ቀንሷል እኮ ሄዷል አይደል እንዴ? ምን ብዬ ነው እዛ ማንትን ብለው ልክ ነው ደንበኛችን ግን እነሱም ጋር መፍትሄ ስላለ እነሱም ጋር ደውለው ማስመዝገብ አለቦት።
በምን ስልክ ነው እሱ እነሱ የሚደወለው?
እ፣ አላቸው አይደል እዛ ስፖርቱ ላይ ያመጣል አጭር ቁጥር
አጭሩ ቁጥር አይሰራም። ያላ የዛ አካባቢ መለያ ኮድ ያስገቡ ነው የሚለው። እንደናንተ ስልክ ቀጥታ አይሰራም፣
አይከፍትሉ አይ- አይደውሉትም ጭራሽ አይደውልም። እሱ መስመር ላይ ሰማንያ አንድ ቀጥታ ስልሳ ጊዜ።
ሰማንያ አንድ ስልሳ አንዱ እሺ፣
ሰማንያ አንድ ስልሳ አንድ
አዎ ነው የሚለው አይሰራም።
እሺ ደንበኛችን በእኛ በኩል እኔ ድጋሚ ያስተላልፍሉትና ይሄኛውን case እነግራቸዋለሁ አንድ ላይ መልካም ቀን ይሁንልዎት እሺ